ሄሎ ጤና ይስጥልኝ። ሄሎ አቤት ድምፆች ትንሽ ራቅ ብለዋል። ምን አሉ? ምን አሉ?
ዩቲዩብ በብዙ ጊዜ እከታተላለሁ እና እሺ
ሶስቱን ታሪክ በብዙዎች በሚያስተምር ታሪክ እከታተላለሁ እና ታሪክ ብዙ ያሳለፍኳቸው ታሪክ ስላሉ እህ የአንድ ሰው ህይወት ላይ ታሪኮችን ለማካፈል ነው።
እም ነበረ
እሺ ስሞትን ይንገሩኝ። እሺ
እኔ አማረ እ ማን አሉኝ?
አማረ ታደሰ
እሺ አማረ ታደለ ነው ያሉኝ?
ታደሰ ታደሰ እሺ እሺ ስልክ ቁጥር ይንገሩኝ። 09
እ ሰማንያ 80
አስራ አራት
እሺ
ሰማንያ አራት 84
ሰባ አራት 72 አዎ
እሺ ከየት አካባቢ ነው የደወሉልን አድራሻዎት?
አሁን ያለሁት አዲስ አበባ በዚህ አዲስ አበባ እ ደርቢ ደርቢት አካባቢ ወይም ሮባ
ደርግ እሺ እሺ አስተላልፋለሁኝ ይደወልልዎታል። hello
እሺ እሺ መዝግቤያለሁ እንደውልልዎታለን እናመሰግናለን።
አመሰግናለሁ።